አይ እየደወልኩለት ነው በደወለበት ስልክ
ወይ የሞረኛ ነው ሞተረኛ ነው
ነበር በደርስ ይደውል ደውል በዋል ጨርስ ጨርስ ምን አልሽ? እሺ ጨርስ ደውል።
ጨርስ ደውል እሺ እሺ እሺ